Ana Malibabu?
ማሊበቦች ናቸው።
አዎ ማሊባቡ።
ቻንጋን ሀያ ሀያ ሶስት የሚል ቲክቶክ ላይ አይቼ ነበር መኪና ዋጋው ማወቅ ፈልጌ ነበር።
አምስት ነጥብ አምስት
ስንት ነጥብ አምስት ባንክ ስንት percent ነው የሚመቻችልኝ?
አንድ ነጥብ አምስት ይመቻቸው ነው።
Okay ዜሮ ዜሮ ነው አይደል? ምንም እንትን ያልተለ ዜሮ ዜሮ ሀያ ሀያ ሶስት ዜሮ ዜሮ
ባንክ ስንት percent አልሽ?
ምን አሉኝ አባት
ባንክ ስንት ፐርሰንት ነው ያልሽኝ?
ምን አሉኝ ይቅርታ ባንክ ስንት ፐርሰንት ነው ያልሽኝ?
ስልኮ ትርቋል ለዛ ነው
ገባኝ። ባንክ ስንት ፐርሰንት ነው ያልሽኝ?
ሄሎ
ሄሎ አይሰማሽም? ባንክ ስንት ፐርሰንት ነው ያልሽኝ?
ድምፁ ትርቋል እሺ ምንድን ነው ያሉኝ
ባንክ ስንት ፐርሰንት ነው ያልሽኝ?
አንድ ነጥብ አምስት ባንክ ምናመቻቸው አንድ ነጥብ አምስት ባንክ ቀሪው ደግሞ በቃ እሺ እሱ ነው።
ካሽ